ጤና ይስጥልኝ ከቢጂአይ ነው የምደውልልዎት።
እሺ ናት ተቋረጠ።
ተቋረጠ። አሁንም ስራ ስለነበር ኦክሲጅን ፈልገው ነው ልዘዝልዎት?
እ
ልዘዝልዎት? ኦክሲጅን ፈል አልቆብዎት ነው?
አዎ ኦክሲጅን ማለት ምኑ ስገዛ አንድ ነው ያለኝ፣ ግን እንደ አጋጣሚ ሆኖ አንዳንድ የሚዘጉ ቤቶች ላይ ምናምን ሁለት ሶስት ነው ያለኝ የሚገርም ነገር ኦክሲጅኑ ማለት ነው።
እሺ ከባህር ዳር እናስመጣን በቃ ከፍተኛ ደህና ተሞልቶ ከመጣ አስር ብር የሚል ነው የሚያስጠቀሙ።
እሺ እናንተ ግን ቢያንስ በወር አንዴ እንኳን ቢመጣ ማለት ነው ሙሉ ወሩን ያስጠቅመናል።
እሺ እና እናንተ ጋር ቢመጣ ለማዘዝ በጣም አሪፍ ነው። አሁን እኛ እንዲመጣልዎት የላክን የምናስሞላው ነገር በቃ ኪሳራ ብቻ ነው። እ አሉ አሉ